ቢላ
ሄሎ፣ ሄሎ ጤና ይስጥልኝ።
ሰላም።
ካለርክ ሆስፒታል እንትን ፈልጌ ነበር ሲቲ ስካን ላሰራ እንድትስል ምን አልከኝ?
ካለር ካለርክ ሆስፒታል እሺ፣ ምን አይነት ሲቲ ስካን ነበር የፈለኩት?
የደሌ አጥንት እ የደሌ አጥንት የሚሰራበት ሲቲ ስካን እናንተ ጋር አለ ብለው ሰጥተውኝ ነበር። ያደስከሽ ድንገተኛ አምቡላንስ እንድታይልኝ ነበር።
እሺ፣
በአስራ ሁለት ሰዓት አካባቢ ይመጥሻል አይደለ?
ስሙ ንገረኝ እስኪ። በትክክል አብዱላ የኔ ቤት የታካሚውን ስም ልንገርሽ?
አይደለም፣ ስሙን ንገረኝ። የታካሚው ስም ሳይሆን ስሙን፣ የእንትኑን የሲቲ ስካን ስሙን።
የሲቲ ስካን ስሙን ወይም ከእንትና ጋር አገናኝሽ ከሐኪሟ ጋር እሺ፣
ያገናኛል። የመሳሪያውን ስም ንገሪኝ አለኝ።
Hello ጤና ይስጥል Hello፣ ሰላም።
አለን ከአለርት ሆስፒታል emergency ነው የምደውልላችሁ እና እሺ፣ ምን ነበር pelvic CT የፈለግላችሁ?
scan ፈልጌ ነበር። pelvic እዚህ CT scan ተበላሽቶ pelvic ብቻ ነው?
አዎ pelvic ብቻ ነው without ነው ዊዝ?
ዊዛውት
እሺ፣ ሶስት ሺ ሶስት መቶ አምስት ብር ነው።
አምቡላንስ ትልካላችሁ?
አዎ እንልካለን።
እሺ ስንት ከሰዓት ቶሎ ግን ትመጣላችሁ ማለት ከሰዓት ሌላ investigation ወረፋ ስለያዘው እ እንትን ኦክሲጅን ላይ ናቸው ኧረ አይደለም ኦክሲጅን እ
ኦክሲጅን ላይ አይደለም ኦክሲጅን ላይ አይደለም እሺ ላስተላልፍ እንግዲያው
እሺ ስንት ሰዓት ላይ ከሰዓት ወደ ስንት ሰዓት አካባቢ ታደርጉታላችሁ?
እ ቆይ እሺ አንድ ጊዜ ስልክ ልስጣችሁ አሁን ከሆነ ደግሞ ችግር የለም። አሁንም ቢሆን መላክ ያላችሁ ያኛው ቶሎ እንዲመለስ እኮ ያናግራችኋል ስልካችሁን ላስተላልፍና እሺ
ከአለርት ነው ያልሽኝ አይደለም hello